ሄሎ
ደህና እግዚአብሔር ይመስገን።
ሄሎ ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይመስገን። ከ- ከወለጋ ነው የምደውልለት ከወለጋ ጊምቢ።
እሺ
እ፣ ከዚህ እሺ።
በፊት የሆነ ጫጩት አስገብተን ነበረ በሀያ በሀያ ሰባት
እሺ
ደመላሽ በቀለ ይባላለሁ። እ፣ ደመላሽ?
ጫጭቶቹ በመአ ደመላሽ በቀለ
እሺ
ጫጭቶቹ በውሎ አድሮ በሁለት ቀን ገቡ መኪና ተበላሽቶ መንገድ ላይ
እህ ከዛ በኋላ ማታ ገቡንና ማታ ሄደን ባሉበት ቦታ ወሰን ነው። አንድ ሺህ ጫጩት ነው ያስገባሁት እኔ አንድ ሺህ እሺ።
ጫጩት ነው ያስገባሁት። በፊት ሰላም ነበሩ፣ እሺ።
ጥሩ ነበሩ። አሁን ውሎ አድሮ እንትን እያሉ ነው። ይሄ እየሞቱብኝ ነው።
እህ
ይሄንን እህ ሪፖርት ለማድረግ ፈልጌ ነው።
እሺ ደመላሽ በቀለ እ፣ ስልክ ቁጥሬን ንገረኝ እስቲ 09 አስራ ሰባት ሰማንያ አንድ
እ፣ 17 አስራ ሰባት ሰማንያ ሰማንያ አንድ አንድ ዘጠና ዘ- ዘጠና ዘጠኝ ሀምሳ ሰባት
57 ከየት ነው
እ?
የት ነው የት ነበር ግሪ ግሪ ግንቢ ግቢ ነው አይደለ አዎ መኪና ተበላሽቶ መንገድ ላይ ሁለት ቀን አድሮ
እህ በማታ ነው ያስገቡልን። ማታ ባሉበት ሄደን ነው የወሰድኩት እኔ።
እህ
ከዛ በኋላ ውሎ አድሮ በፊት ጥሩ ነበሩ፣
እህ አሁን እየሞቱብኝ ወደ መቶ ሰባ ኋላ ነው ጫጩቶቹ ያለቁት። አንድ ሺህ ጫጩት ነው ያስገባው። ፋክቱር አለኝ፣ ሁሉም ነገር አለ።
እህ መቼ ነበር የገቡት
በሀያ ሰባት ነው የደረሰ እኔ ላይ የደረስ የደረሰ ዛሬ ስንተኛ ቀናቸው ማለት ነው
አ፣ በአንድ ነው ያስገባሁት። እንትን ደግሞ አካ ብር ዛሬ ስንተኛ አንድ ቀናቸው ነው አስገባ።
ጫጩቶቹ መግባታቸው ወደ ሀያ አንድ ሀያ አንድ ቀን ይሆናል። እ፣ እድገታቸውም እስከዚህም ነው። አያድጉም ብሎ እ፣ ይ- ይ- ይ- ይህል ይበላሉ እንጂ እያደጉልኝ አይደለም እድገታቸው።
እህ
በፊት ቶሎ ቶሎ ነው የሚያድጉት፣ አሁን ግን እዛው ነው ያሉት።
የእኛ ተወካይ አለ አይደለ እዛ አካባቢ
እ?
ተወካያችን ሄሎ፣ አለ ምን አይደለ አሉን? ምን አሉን? ወኪል የእኛ ተወ- የእኛ ተወካይ አለ አይደለ አንድ አለ። አዎ፣
ለእሱ አሳውቀሃል
አላሳወቅኩትም።
አዎ ምን ድ- ምን ታደርጋለህ? እ፣ አዎ።
እኔም ይዣለሁኝ፣ ግን አንተም ለሱ እ፣ ጉዳዩን በደንብ አሳውቀው ጫጭቶቹ አዎ።
እ፣ የሆኑትን ያሉበትን ሁኔታ የሞታቸውንም case ለሱም ሪፖርት አዎ።
አድርገው እኔም ለሚመለከተው አካል አስተላልፍልሃለሁ።
እሺ፣ እሺ፣ እሺ፣ እሺ።
መልካም ጊዜ ይሁንልህ። እሺ።
በጣም በጣም